አምላክ እስራኤል ክበርልኝ በዘላለም ፍቅር የወደርከኝ ክንድ ዘውትር ያበረታኛል። እንዳንተ ያለ ከየት ይገኛል? አምላክ እስራኤል ክበርልኝ በዘላለም ፍቅር የወደርከኝ ክንድ ዘውትር ያበረታኛል። እንዳንተ ያለ ከየት ይገኛል? ክብሩን ሳየው እጅግ ጠግባለሁ። በረከቱን ጓዳዬን ሞላኸው። የአምላክ የሥራ ሁሉም ይደንቀኛል። እንዳንተ ያለ ከወዴት ይገኛል? ውለታ ብዙ ተነግሮ አያልቅም። ኃጢአተኛ ነው ብለህ ሰው አትንቅም። ጠላት ሊወግርህ ድንጋይን ቢያነሳ አንተ ሆንክልኝ ከባቴ አበሳ። በደልን ከድኖ ሞገስን የሚሰጥ ከተኩላ መሃል ልጆቹን የሚመር ማን እንደ ጌታ እሩሩ አለና፣ እስኪ ለስሙን አቅርቡ ምስጋና። ምሕረት በዝቷል አንተ ያደረግከው የኃጢአቴን ቅርፊት ከኔ ያስወገድከው። ላመስግን አንተን ባለውለታዬ አትረፍርፈሃል በረከት ባለ